ቤት ቤት ነው የምንረዳው።
አሁን አቲ ከትናንትና ማታ ላይ ድሮላ አረጉ ወራ አካውንት እስካሁን አልገባም።
ስንት ብር ነው?
አንድ ሺህ ሶስት መቶ በዚህ ስልክ ነው?
አይ ሌላ ስልክ ዜሮ ናይን እሺ
ዘጠና ስልሳ
ዜሮ ዘጠኝ ዘጠና ስልሳ እህ
እንደገና ዜሮ ዘጠኝ
እሺ ዜሮ ዘጠኝ
ኤይቲ ትሪ
እሺ
ትዋኒ ፎር
ስልኩ ልክ አይደለም።
ዜሮ ናይን
ዜሮ ዘጠኝ ዘጠና ስልሳ እንደገና ዜሮ ዜሮ ናይን እንደገና ዜሮ ዘጠኝ ሰማንያ ሶስት ሀያ አራት ትክክል አይደለም።
ትክክል ነው። ኤደፍግ ነው። ተ- ተ- ትናንትና ተደውልኬ እ- እ- ነገ ነገ ነገ ይገባሉ እያልኩ ነው።
አዎ ግን ይሄ አይደለም የቤስት ቤት ስልክ። እሺ account የለውም። የቤስት ቤት ስልክህን check አድርገህ ንገረኝ።
ኤግ zero nine
ዜሮ ነገር ዘጠኝ እሺ
ዜሮ ዘጠኝ ስልክ የኔ ስልክ ነው ይለኛል። ዜሮ ዘጠኝ
ዘጠና ስድስት
ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ስድስት እሺ
ዜሮ ዘጠኝ እንደገና እሺ
ሰማንያ ሶስት ሰማንያ ሶስት ሀያ አራት እሺ
እሺ
ትናንትና ነው አዎ
process ላይ ነው። ዛሬ ይገባልሃል በለው። እሺ
ዛሬ ዛሬ ይገባል። አዎ
ዛሬ ይገባል።
አዎ አዎ አዎ
እሺ እሺ በእናትህ እሺ ልቀቃት። አሁን አሁን ልቀቃት። እሺ ዛሬ ይገባልሃል። ችግር የለውም።
እናንተ ደንበኛ ስለሆነ ችግር የለም። ይገባል።
እሺ እሺ አሁን በእናትህ ልቀቃልኝ።
እሺ እሺ። መልካም ቀን።
እሺ አይ አይ